ሄሎ ሰላም ጤና ይስጥልን። የእሱ ይበልጣል አ ከዊ ፕላስ ነበር ምደውለው የእኛን application አውርደው ነበር።
አዎ ሞክሬ ነበር register ለማድረግ።
እሺ ለአሽከርካሪነት ነው ለተጠቃሚነት?
ራይድ ለራይድ ሹፌር Okay። እሺ ሹፌር ነካ። እንዴት እስከ መጨረሻው admin ኑ ያሳልፍሎታል እስከሚለው ደርሰዋል?
አ ሞልቼ ሞልቼ አ፣ በገባኝ መጠን ሞልቼ መጨረሻ ላይ admin ኑ check አድርጎት ያሳልፍሎታል አለ።
አ፣ አ፣ በቃ መልካም እሺ፣ እናመሰግናለን። አሁን አሽከርካሪዎቻችንን እየለየን ስለሆነ ነው active ስናደርግ ይገባሉታል። እኛም እንደውልሎትና እኛ ጋር መጥተው ሰምተዋል አደለ? ከሚገኘው ኮሚሽን ላይ አራቱ percent የእናንተ saving እንደሆነ አ፣ አ፣ በቃ እሺ፣ አመሰግናለሁ። እንደውላለን።
እሺ።
እሺ፣ መልካም የስራ ቀን።